ድረስ ጤና ይስጥልን።
ሰላም
ካናባስ ላውንች ነው።
አዎ ከአሪፍ ፔይ ነበር የምንደውልሎት ቤዛዊት እባላለሁ። የደወልንሎት POS ማሽኑ ላይ transaction እያየን ስላልሆነ ምናልባት ያጋጠመው ችግር ካለ ለመጠየቅ ነበረ።
okay አይመስለኝም። ያው ብዙ ጊዜ ይደውሉልናል ከቢሮና እንትኖቹ ማ- እንደዚህ ማሽኖች እ፣ እሺ።
ብዛት ንግድ ባንክ አለ፣ አዋሽ አለ፣ ዘመን አለ፣ እሺ።
ከዛ ትራንስፈር አለ፣ እ፣ ካሽ እና አማራጩ ሲበዛ ነው ሊቀንስ እሺ።
የሚችለው ወይ ባዶ የሚሆነው እንጂ እ፣ ችግር ኖሮ አይመስለኝም። ግን እጠይቃታለሁ እስኪ ካሸሯል
እሺ ቼክ ምናልባት አረጋታለሁ።
ችግር ካጋጠመ ተበላሸ ከሆነ እሺ።
አዎ፣ እደ- ዘጠና እጠይቀት፣ ሶስት ዘጠና ደው- አምስት ላይ አዎ፣ ዘጠና ሶስት ዘጠና አምስት ላይ እንደውል ችግር ካለ ዘጠና ሶስት ዘጠና ካጋጠመው ዘጠና ሶስት ዘጠና አምስት ላይ እሺ።
ደውለህ ታውቁ።
እሺ፣ አመሰግናለሁ። እሺ፣ መልካም ቀን መልካም ይሁንልህ።
ቀን ነው ሁላችን። እሺ አሜን።